ጤና ይስጥልኝ ሁሉ ስፖርት በኮ ምን ልርዳዎት?
ከቴሌ ብር ወደ ሁሉ ስፖርት አማራጭ ጠፍተዋል። እኔ ጋ ነው ወይስ ሁሉ ጋ ነው ጠፍቷል። deposit ማድረግ ነው የፈለጉት?
አዎ።
እሺ ስልክ ሰጡትና በዛ ስልክ deposit ያደርጋሉ።
በቃ እሺ ስጭኝ።
ዜሮ ዘጠኝ ሰላሳ ሁለት
ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት
አምስት
አስራ ዘጠኝ አስራ ዘጠኝ ስልሳ ስድስት
ስልሳ ስድስት ፍትህ አምላክ ማርዬ በቃ በዚህ የምንጠቀመው ፍትህ አምላክ ማርዬ
ፍትህ አምላክ ማርዬ አዎ በዚህ ስልክ deposit ያደርጉና deposit ያደረጉበትን እ ደረሰኝ ፎቶ አንስተው የሁሉ ስፖርት ስልኮትን አድርገው ቴሌግራማችን ላይ ይልኩልናል። ቴሌግራማችንን ያውቁታል?
አላውቀው።
ዜሮ ዘጠኝ ሰባ ስምንት ያዙ
እሺ አስራ ስድስት አስራ ስድስት ሰላሳ
ሰላሳ ዜሮ ስድስት ዜሮ ስድስት አዎ
እሺ እሺ